Hello
ሰላም ጤና ይስጥልኝ።
ሌላ
እንዴት ነሽ?
ሰላም ደህና ምን ይባላል?
እ ምን አለ በርገር አለ?
አላ
እሺ በርገር እና አንድ በርገር እ
special በርገር እና አ ከዛ
እ ደውሰ
ምን ነበረ?
አይደለም ቆይ እ ስፔሻል በርገር እና እሺ ሌላ ምን
እ ወይ ላይ ላይ